ሰላም ጤና ይስጥልኝ። ችብችብ
Hello ደህና ነህ?
እግዚአብሔር ይመስገን።
እንትን ነበረ ዛሬ ሽንኩርት ይመጣል ተብሎ፣ እሺ እስካሁን ግን ማንም የደወለልኝ የለም።
የ admin ኑ ማን ነበረ ስም?
አለም አለም ነህ?
አለም ነህ?
አለም አ- አለም ነው። ሽንኩርት ነው።
አ- ሽንኩርት አስራ ሁለት ኪሎ
መካኒሳ ይመጣል ዛሬ ይጠብቁ።
ይመጣል። አይ እስካሁን አዎ፣ ስላልተደወለልኝ። እሺ አዎ ልክ ነው። already ወጧል። ይደውላሉ ሲደርሱ።
በቃ እሺ፣ አመሰግናለሁ።
እሺ እሺ